tailoring ሞተረኛ order ነው
አይደለም፣ የዛው የዚሁ ነው የሳይክል ታዲያ ሀምሳ ሶስት ደቂቃ ሆኖታል። አሁን ነው ታዲያ የምታሳውቀው?
ጠብቅ እያለ ነው። አውራ-
ማነው ጠብቅ ያለ? ሀያ አምስት በሰላሳ አምስተኛ ደቂቃ አይደለም የምታሳውቁት?
እ?
እሺ አንዴ መስመር ላይ ጠብቀኝ። እሺ፣ መስመር ላይ ጠብቀኝ። hello ኤልያስ አቤት አቤት።
ጥለህ ውጣ። እሺ እ?
ጥለህ ውጣ።
ይቅር order ኡ አዎ አዎ፣ ሰዓት ሄዷል።